ቁጭ ትላለች። መቆም አትችልም። ልጅ ቺፕቺፕ
ስለ
ሄሎ፣ ሰላም ጤና ይስጥልን። ቺፕቺፕ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነጭ ሽንኩርት አዘን ነበረ እና ቅዳሜ ደውላችሁልኝ፣ ቅዳሜ ቢሮ አልገባሁም ሰኞ አምጡልኝ ብዬ ነበር።
አዎ፣ ዛሬ አልመጣሉም።
እ?
ትላንት ማታ ተደውሎሉት ነበር።
ትናንት ሳይሆን ቅዳሜ እስኪ ማን ነበረ ስሞት?
ስንታየው
አዎ፣ ዛሬ አልወጣሉትም። ትላንት ለነገ ላስገባሉ።
ዛሬ ከሰዓት መምጣት አይችልም።
አዎ፣ ዛሬ አይችልም። ትላንት complain የገባ ነው ዛሬ የሚወጣው።
እሺ፣ ዛሬ complain ላስገባሉትና ነገ ይመጣሉ።
እሺ፣ እሺ፣ እሺ።
እሺ፣ አንዴ ቁጥሩ ይነግሩኛል። ስልክ ቁጥር ይ- ስልክ ቁጥሩ ነው አዎ፣
እሺ ዜሮ ዘጠኝ አስራ አንድ
አንድ ሀምሳ አንድ እሺ፣ ዘጠና ሶስት ዘጠና ሶስት አርባ ስድስት
እርስዎ ነበሩ አድሚን?
አ ሽንኩርት በሀያ ስድስት የታዘዘው ነው።
አርብ ዕለት ነው አርብ አዎ፣ ስምንት ኪሎ በቃ ስምንት ኪሎ ነው ለነገ- እንጃ ይሆናል። እሺ አዎ ለነገ አስገባሉታለሁ። በቃ እሺ እሺ ይቅርታ፣ በጣም መልካም ቀን።
ችግር የለውም ውዴ።